na Sünnettchen. Mm. hello ጤና ይስጥልኝ። ከቺፕቺፕ ነበር የምንደውሎት። order አድርገው ያልመጣ product አለ?
የለም የለም፣ ሁሉም ሁሉንም መጥቷል።
ተረክበዋል?
አዎ እሺ እሺ፣ መልካም ምሽት።